ጤና ይስጥልኝ።
ለአብሮ ይስጠልኝ።
ራፋን ሳይኮቴራፒ ነው።
ምን አሉ?
hello፣ ጤና ይስጠልኝ። እየሰማሁ ነው።
እሺ፣ ከአሪፍ ፔ ነው የምደውልሎት። ደንበኛችን ረዴት ይባላለሁ።
ምን አሉ?
ከአሪፍ ፔ ነው የምደውልሎት።
እሺ፣
የእርስዎን ስም ማን ልበል?
ብሩክታዊ።
እሺ፣ ደንበኛችን በ POS ኡ ምንም አይነት transaction እያሳየን አልነበረም። ምናልባት እ፣ ከ POS ኡ ጋር በተገናኘ ያጋጠሙት ችግር ካለ ለመጠየቅ ነበር።
ከ okay የተለየ ነገር የለም።
ይህ የተቆራረጠ ነው። ደንበኛችን ምን አሉ?
hello፣
መስመር ላይ አሉ? መስመር ላይ አሉ?
hello፣ ይሰማል። ምን አሉ ደንበኛችን?
ምንድን ነው ያልሽኝ?
ከአሪፍ ፔ ነው የድ- የምደውለው።
እሺ በ POS ኡ ምንም አይነት transaction እያሳየን አይደለም እና ምናልባት ያጋጠማችሁ ችግር ካለ ለመጠየቅ ነበር።
እ፣ አይ ያጋጠመን ነገር የለም።
እሺ እ፣ ሰው more cash እና transfer እያደረጉ ስለሆነ ነው በሌላ ባንክ።
እሺ ደንበኛችን እሺ፣ የእኛ POS wallet ም ስለሚያስጠቅም okay፣ እ፣ ለደንበኞቻችሁ wallet እንዲጠቀሙ አበረታቷቸው።
እሺ፣ ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ማሳወቅ ይችላሉ።
እሺ፣ እሺ እናመሰግናለን። መልካም ቀን ይሆንልዎት።
እሺ።